hello
hello
ይመስልኝ ቴሌቪዥን ነው።
አብሮችልን
ምን ልታዘዝ?
ቴሌቪዥን service ነዋ።
አዎ ቴሌቪዥን service ነው።
አዎ፣ ጥያቄ ምናምን መልሱ ምናምን ብሎ ነበር ልብሴ።
አዎ ጥያቄና መልስ ወይ እና እድሎን ይሞክሩ የሚል አለ እዛ ቴሌቪዥን game ላይ
አዎ
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ።
okay፣ እሺ፣ ከዛ ሰባ ቁጥር ተጭነው አማርኛ ያርጉት።
እሺ፣ ሶስት ቁጥር ላይ እ፣ ለመጫወት የሚል አለ አዎ ጥያቄና መልስና እድሎን ይሞክሩ የሚል ይመጣል።
አዎ
ጥያቄና መልስ coin ይገዛሉ ከ- ሁለት ቁጥር ላይ እሺ፣
ከዛ ለ- የእድል ጨዋታ አንድ ቁጥር ይመዘገባሉ። ትኬት ይሰጠውታል። እድሎትን ይሞክራሉ።
okay፣
ይሞክሩትና እምቢ ካሎት መልሰው ይደውሉልን።
እሺ፣ እሺ፣ መልካም ጊዜ።
እናንተ